ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልህ።
አማኑኤል ከቺፕቺፕ ነው የምደውልልዎት።
እሺ ቀን ላይ ደውለው pineapple product quality ችግር አለበት ብለው ነበር አይደለ?
yeah
እሺ፣ ነገ ቅያሬ የት ነው የሚላክልዎት?
መርካቶ።
መርካቶ። አሁን ሙሉ እቃው እጆት ላይ አለ?
አረ ወላ delivery መልሻለሁ።
መልሰውታል እቃው?
አዎ delivery አ ዘመድ ሰው ዘት ሄደው አየሁትና የማይሆን ስለሆነ አ ሆድም አልሰጠዋቸውም መልሼዋለሁ።
በቃ ስለዚህ በቃ ነገ አስልክልዎታለሁ መርካቶ።
እሺ እሺ። ግን quality ይስተካከል በእናታችሁ ሆነ ችግር የለውም።
please አሳውቅልዎታለሁ።
እሺ